Hello ጤና ይስጥልኝ። በአቢ ሰላም።
Specialty Dental Clinic ነው።
ሰላም ነው? አዎ ነው።
እሺ ከአሪፍ ቤት ነው የምንደውልልዎት። ማለት ይባላለሁ። እሺ ደንበኛችሁ ላለፉት እ፣ ከአንድ ወር በላይ ለሚሆን ጊዜ ምንም አይነት transaction አልነበረም። POS ላይ ያጋጠመ ችግር አለ?
አይ እየሰራን በነበር እኮ transaction ያወጣታልኝ ነበር እንደው
መቼ ነበረ የተጠቀሙት?
አይ ስንጠቀም ነበር አንድ ወር ሙሉ።
በቅርብ ቀን መጠቀሙትን አዎ።
ያስታውሳሉ? እኛ ላይ ምንም እንዳል transaction እንዳልነበረ እያሳየን ስለሆነ ነው።
ዛሬ ራሱ ተጠቅሜ ያለውኝ
እሺ ስለዚህ እ፣ በድጋሚ ችግር check የለውም።
እናደርገዋለን። POS ላይም ያጋጠመ ችግር የለም ማለት ነው አይደል?
የለም። አዎ አዎ እሺ ምናልባት እ፣ ምንም አይነት እርዳታ ከፈለጉ ዘጠና ሶስት ዘጠና አምስት ላይ ደውሉ መጠየቅ ይቻላል። መልካም ምሽት ይሆንልዎት።
አሜን።